ወይስ ውበት baby ሰላም ነው?
ሰላም ነው?
አለን አለን። እንትን የሆነ የመጣ ነገር አለ የእርስ አሉ አዎ፣ አዎ። የት እና ነው የሚለው? የት ልበላ?
አዎ
ኦንላይን ነው ወይ?
install ነው በይው እ?
install ነው
እሺ
okay በይው okay ሚቀጥ ከዛ እዚህ ጋር ይታለ መሰለሽ okay install ነው በይው አዎ። ደግሞ ይኖራ ይበላል ፕሪንተሩ ተሰክቷል አይደል እ?
ፕሪንተሩ አዎ ተሰክቷል። ቀይ እያበራ ነው። error የምትለዋ ቀይ አብዝታለች።
እሺ ነቅለሽ ሰኪው ከእንደገና እስኪ ሰካሁት ነው ቀይ። አሁንም ድጋሚ ልሞክረው?
እንደዛ በይው እስኪ አሁን እንትን ፕሪንተሩን እያገኙ አይደለም እሺ ሰካሁት ነው ቀይ።
ነቅለሽ ሰካሽ እሱ ከእንደገና okay ቢያስቸው ሆኗል እሺ
ከዛ install በይው ex በይው ex በይው ከላይ በኩል ex በይው
ይሄ ይሄ ነው?
አዎ እሺ
okay በል ከዚህ ከላይ በኩል የቅ- ቀይ ምልክት ex አለች ያለ እሷ እንዲቀር
ይሄ ነው?
አዎ፣ ከላይ ከላይ እኔ ጋር አይታይም ይቱ አዎ እሷ እሺ
ፕሪንተር አሁንስ የመጣ ነገር አለ yes ምናምን እንደዚህ ነገር አዎ አዎ የት
okay በይው next ከዚች ጋር I accept ምናምን የምትለዋል mark አድርጊያት
መቼም
አዎ ከዛ next አሁን next
ይሰጥ
እሺ እዚች ጋር ነኝ እና ሰሌክት ፕሪንተር የምትላለች አይደለ
እሺ
አዎ ከዛ በ- ወደ ጎን በኩል እዚች ጋር ነኝ እና ቀስቷን ምትያት ከዛ ሰማንያ ሰማንያ የሚለው ማለት ከዛ ቢግን መ- ታች በኩል ነኝና ቢግን ሴታፕ የሚላለን እህ ከታች በኩል ነኝና ቢግን ሴታፕ የምትላለች
እሺ አዎ ከዛ ይነሳል ምን አለሽ?
ያቺ እዛው ቢጊንግ setup የሚለው ጋር እና ከዛ ሌላ መጣው ደግሞ sharing ports ምናምን advance ከዛ okay በይው ዝም ብለሽ finish እስቲ ቆይ ያስነካኛል እንዴ? ፊኒሽ ትንሽ በይው።
ልበለው finish በይው አዎ። ቆይ አትንኪ እስኪ አንድ የሚያስነካኝ ከሆነ ልንካው። አዎ። ቴክስት ፔጅ ወጣ?
እህ እህ ቴክስት ፔጅ
አዎ ክሊክ ላድርገው አወጣ?
አዎ
አይ አታሪ እንትን ፊት ኤክስ በይል አትንኪው አትንኪው እሺ አወጣልሽ ወረቀታ
አላወጣም።
ወረቀታ አልወጣም።
አዎ
ለምን የሚጮህ ለዛ ነው። የሆነ ነገር ተበላሸ ነው።
አዎ፣ ቀያ እየበረት ነው ኤረር የሚለው ታወር የምትለው አይደል? በፊት ትበራኝ ነበር። አሁን ግን error የሚለው እየበራ ነው። እንትን ቲኬት የምትለው ጋር
እንትን እስኪ port ኡን ከእንደገና ነቃቅለሽ ምናምን port ኡን በደንብ check አድርጊ። probably የ port ችግር መሰለኝ።
ስለዚህ ሁሉንም ገመድ ልነቃቅለው።
አዎ ነቃቂና መልሰሽ ተካክል። እንደዛ ነው የሆነ እንትን እያደረግሽ ፕሪንተሩ ስራ ትሆናል እና እየሰራ ግን አለ
አዎ፣ እዚህ ጋር ቀይ ነው እየበራ ያለ። ከታች ሶስት light የሚበሩ አሉ አይደል?
አዎ፣ እዛ ጋር ቀይ ቀይ ነው እየበራ ያለ።
እሱ ራሱ እሱ ገመዱ ምናምን መሰለኝ እንትን እያለ already printer ሯ ተጭናልኛለች ግን ወረቀትም እየወጣ አይደለም። አሁን የሌሎቹ setting ናቸው ይበላሽ ወይ ረጅም ወረቀት ወይ ልክ ያልሆነ ወረቀት ነው የሚወጣው።
አዎ completely ወረቀት እየወጣ አይደለም። check አድርጉልኝ እሱን። እንደገና ነቃቂው